ጤና ይስጥልን በሽት ቤት ቤት ነው የምንረዳው።
hello እህቴ ወይ
በቴሌ ብር withdraw ለማድረግ ፈልጌ ነበርና ቴሌ ብር የለውም ስልክ ቁጥሩ
ስለዚህ ወደ ባንክ ዘዘዋ
እ?
ወደ ንግድ ባንክ ለምን አታዘውም?
አይ በቴሌ ብር ነበረ ማወጣውና በቴሌ ብር ስልክ ቁጥሩ ስለሌለው balance already ታርገዋል ብላ- እ፣ ብላለች።
ምን አልከኝ?
በቴሌ ብር ነበረ ማወጣው እሺ እና ስልክ ቁጥሩ ደግሞ ቴሌ ብር የለውም።
እኮ ከሌለህ ቴሌ ብር በባንክ ዘዘው ነው የምልህ። እኔ ደግሞ በይ ቴሌ ብር ራሳቸው እ፣ አ፣ ስልክ ቁጥር ስጡኝና balance እንደገና እንዲያደርጉልኝ ወይም እናንተ balance እንድታደርጉልኝ ነው።
ይኸውልህ እኛ የቴሌ ብር ባ- አካውንት balance አናደርግም።
እሺ የቴሌ ብር ስልክ ቁጥር ስጪ።
መቶ ሀያ ሰባት
መቶ ሀያ ሰባት አንድ ሁለት ሰባት ማለት ነው።
እ